ሌላ በቢሮ ስልክ ነው የሚመችሽ? ለእኔ ስደውልልሽ መስመር ተይዟል አለኝ። ስንት ጊዜ
ኧረ እባክሽ እያወራሁበት እ?
እያወራሁበት ነበር።
አሁን እኮ ነው መልሼ ደግሞ በዚሁ ስደውል ይሄኛው አይሰራም።
እ፣ እሺ እኔ እኮ ባሴን ጠይቄው ነበረ እሺ ይሰራ በዛው ብሏል
ሳይዙ እሺ ባለው። ሁለተኛ ደግሞ የቡናዋን ስልክ ቴክስት አድርጊልኝ።
ብሏል እስካሁን አልጠጣውም። ማርያምን ምን ምሳ ራሱ ነው የበላሁት ብሏል ወይ ዋሴ ማለት እኔ ነኝ ባይዘቤ።
ያርግልሽ እንደውም ዛሬ ደግሞ ደግሞልኛል። በቃ
አፍ እኔ ያርግልሽ።
ስታዩ እሱን እንደምታዩ ቁጠሩት።
እሺ እሺ
እሺ ላኪልኝ።
እገልሻለሁ። ቻው።
አስወጣቸው